ባህር እያወቅሽ Hello የካ ሻፈረ Hello Hello ጤና ይስጥልኝ።
ጤና ይስጥልኝ።
ኬቲ Makeup and Hair Studio።
አዎ
እሺ ከዊፕላስ Solution ድርጅት ነበር ምደውልሎት።
እሺ
ከዚህ በፊት ዊፕላስ Solution Provider የሚለው መተግበሪያችን ላይ አገልግሎቶችን ለመስጠት ተመዝግበው ነበር።
አዎ እሺ አሁን ላይ ስራ ስለጀመርን ኦንላይን ላይ በመሆን አገልግሎቶትን መስጠት ይችላሉ። በተጨማሪም ዊፕላስ Solution User የሚል application አለን። እዛ ላይ ገብተው ገብተው በመመዝገብ ድርጅቶችን ማየት ይችላሉ። ሌሎች አገልግሎቶችንም መጠቀም ይችላሉ።
እሺ እሺ እሺ እናመሰግናለን።